Hello አቤት አቤት customer ስልክ አያነሳም ብላ አሳውቀኸኝ ነበረ?
እ እ customer ስልክ አያነሳም ብላ አሳውቀኸኝ ነበረ ወይ?
አ አ
complete ብለኸዋል አይደለ? በላይ
አዎ
ለምን አንተ customer ኡ ጋር ሳትደርስ order ኡን ሳትሰጠው ለምን complete አልከው? በላይ
ወጣ የሚገባ ማ የት እ
hello ከባማ ነው አይደለ? ባማ ሬስቶራንት ነው አይደለ?
አ አ ለማንኛውም እስኪ የሚያነሳ ከሆነ እንሞክርላለን፣ ግን complete ወደ ኋላ እንደማይመለስ ነው በቃ። እሺ አዎ፣ ማለት አልነበረብህም አንተ ለ customer ሳትሰጥ። ለማንኛውም እስኪ እንሞክርለታለን።
እሺ እሺ